ነበር
አብሮ ይስጥልን። አማ- አማኑኤል ይባላለሁ ከአርባ ምንጭ ነው እሺ
እና online customer ነኝ። ያው ሪፖርት እሺ
deposit አደርጋለሁ ስልን- ስል እምቢ እያለኝ ነው።
deposit አደርጋለሁ ሲሉ በ CBE ነው
አዎ፣ በቴሌ ብር ይጠቀሙ ደንበኛ
ኦኬ። ሲቢ ያቻል አሊ ይራ ስላልሆነ በቴሌ ብር ይጠቀሙ ቴሌግራም አሁን አዎ
እስኪ ትላንትና ማታ ግን በቴሌብር ምን ባለኝ
ቼክ ያርጉት ይሰራል በአሪፍ ፔ ሞክሩት እ?
በአሪፍ ፔ ቴሌ ብር ላይ ሞክሩ
እሺ እሺ